መርዳት
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ሄሎ።
ጥሪ ሄሎ፣ ጤና ይስጥልኝ። አምቡላንስ?
አዎ፣ አምቡላንስ ፈልገን ነበረ
እሺ። ከየት ወዴት ነው አምቡላንስ የሚፈልጉት?
ከጳውሎስ ወደ ሀያ ሁለት አዲስ ህይወት።
ከጳውሎስ ሆስፒታል ወደ አዲስ ህይወት።
አዎ፣
እሺ። የ patient ኡ condition ምንድን ነው?
እ
የ patient ኡ condition ምን ይመስላል? ምንድን ነው case ኡ?
እ ኦክሲጅን ስለሚያስፈልግ እንጂ በኦክሲጅን ባይኖር እ፣ እኛም ይዘን ልንወጣ ነበር። ኦክሲጅን ስንት- ያስፈልጋታል።
ስንት ሊትር ኦክሲጅን ላይ ናቸው?
አይ ትንሽ ነች ያለችን፣ እሱንም አጣርቼ ልንገረሽ።
እሺ። የታካሚዋን ስም?
እ የ- እ፣ ኢየሩስ ኢየሩስ ኪዳኔ
እሺ። ከጳውሎስ ወደ አዲስ ህይወት የምትዘዋወሩበት ምክንያት ምንድን ነው?
ቆይ አንዴ ላገናኝሽ ከዶክተሩ ጋር ወይ ወይ አየር ላይ አንዴ። እሺ እሺ።
እ፣ ሄሎ ሄሎ።
ቆይ እስቲ ያናግራት እንትን ነው